ጓደኛ ከኤቪደንስ አለ Hello ሰላም ጤና ይስጥልኝ ቤት ቤት ከዳር ነው እባክዎን ልርዳዎ
አብሮ ይስጥልኝ ዳዊት ነኝ ከመኪና የምደውለው
እሺ ዳዊት ሰላም ነው ሰላም ነው አለን እግዚአብሔር ይመስገን አለን እግዚአብሔር ይመስገን አንድ customer በእንትን በቻፓ withdraw አድርጎ እሺ account ኡ ላይ ብር አልገባም I think ትናንት መሰለኝ ያደረገው withdraw ትላንትና ያደርገው እስቲ ስልኩን ንገረኝ እሺ ዳዊት ብር ቀን እ ሀምሳ ሁለት እሺ ዘጠና እሺ ዘጠና አንድ ነው ዘጠና ዘጠና ሀምሳ ሁለት ዘጠና እሺ
ዜሮ ዜሮ እሺ ዜሮ ስምንት ዜሮ ስምንት አ
የመቼ ነው ትላንት ነው የተሰራው እሺ
ትላንት ትላንት
ዘጠኝ ሺህ ብር ነው አይደለ ዘጠኝ ሺህ ብር አዎ ይኸውልህ ዳዊት በተደጋጋሚ ይደውላል ቅድምም አውርተንም ነበረ እና አሳውቀንለታል ለቻፓ እሺ ለቻፓ?
ንገረው አዎ ትንሽ እንዲቆይና እንዲጠብቅ ንገረው እሺ ዛሬ ዛሬ ይገባለታል አዎ ይገባለታል አዎ ይጠብቅ በቃ ትንሽ እሺ።
ብዙ transaction ስላለና processing ካለ ያው ከ account ወጭ- ወጪ ሆኗል ችግር ወ- የለውም ይገባለታል እሺ እሺ እነግረዋለሁ እሺ ዳዊት እሺ እሺ